አይደለም ቤት ቤት ለሊት ነው የምንለብደው።
አዎ ምሽት ላይ ብር ብዙ አድርጌ ነበር አል- አልደረሰኝም። እኔ ጋር ቴሌብር ላይ አልገባም።
እሺ አሁን የደወልክበት ነው የቤስት ቤት ቁጥር?
አዎ
እሺ ስንት ብር ነው?
ሁለት ሺህ ብር እሺ መቼ ነው ዊዝዶ ያደረግከው?
ከትናንት ወዲያ ም- ትናንት ነው። ከዛ በኋላ ብዙ ያደረኳቸው ብሮች ደርሰዋል። እሱ ግን አልወጣልኝ።
ስንት ብር ነው?
ሁለት ሺህ ብር
ወደ ቤስት ቤት አካውንት ተመልሷል። እሺ ድጋሚ ዊዝዶ ዘዛው።
አይ አይሽ እሺ እኔም አመሰግናለሁ። መልካም ቀን።
መስላለች